ሄሎ ሄሎ ሄሎ አቤት።
ወይ አብዱ ሀና ነኝ።
እሺ ሀና እሺ አልሰጡህም ጣዕም?
አ አልሰጡኝማ።
እሺ አቅርብልኝ።
እሺ እ ነይ ነይ ሀና ወይ
እ
ሄሎ
ሄሎ ጤና ስጥልኝ ጣዕም ነው?
አዎ ጣዕም እሺ በ order ነበር መቶ አራት አስራ ስምንት ዜሮ ሶስት የተቀበላችሁት order ምን ያህል ይቆያል?
አሁን ደርሷል። አሁን እየሰጠነው ነው። ፈርሞ እንዲወስድ ነው። አሁን ነው የመጣው ልጁ።
እሺ እሺ
አሁን ነው ቆይቶ የመጣው።
ቶሎ ስጡት። እሺ ከአምስት ደቂቃ በላይ ይፈጃል?
No no አ- አምስት አይደለ ወደ ደቂቃ አይቆይም።
አና የለሽ እኔ ቆይቼ አልመጣሁኝ ሲጀመር። እሺ
እሺ በቃ እንሰጠዋለን ብለዋል። አሁን አልቋል ብለዋል። ከአምስት ደቂቃ በኋላ ከሰጡ አሳውቅኝ።
እንጠፈራ